Hello ጤና ይስጥልን Bet
አሁን ሁለት ሺህ ብር አውርጄ ነበር እምቢ አለኝ። withdraw አድርጌው በዚህ ቁጥር
Hello Hello ሰላም ጤና ይስጥልህ።
አብሮ ስትልኝ ሰላም ነው።
አለን አለን Best Bet ነው።
አዎ እንትን ነበር አሁን ሁለት ሺህ ብር withdraw አድርጌው ቴሌብር ላይ አልገባልኝም።
አሁን ነው አዎ አሁን ነው አንስ ሶስት ደቂቃ ምናምን ቢሆን ነው።
እሺ Best Bet ስልክ ንገረኝ።
ይኸው በዚሁ ነው ሰማንያ ስድስት ሀያ ስምንት አርባ ዘጠኝ ሀያ ሰባት ቆይ አንዴ ዜሮ ዘጠኝ ሰማንያ ስድስት
ሀያ ስምንት እህ
አርባ ዘጠኝ ሀያ ሰባት
ሀያ አሁን ገብቷል። እሺ check አድርግ።
አሁን ገብቶልኝ አዎ
አይ እሺ ስለ ደወልክ እናመሰግናለን። መልካም አመስ- ምሽት።
እሺ አመሰግናለሁ እሺ እሺ እሺ።
እሺ እሺ